ሄሎ ጤና ይስጥልኝ። ቡና ፍሬሽ ነው።
አዎ፣ ግን አሁን ይወጣለሁ እና የሚሰራው ካለ በሰው በአቅራቢያው ሰሩላቸው። አጋጣሚ እኔ ከሰዓት ነበር ሰዓት ነበር የሄድኩት።
እሺ፣ ስልክ ቁጥር ይሰጡናል? እዛ ውስጥ ያለ ሰው እህ ውስጥ ያለ ሰው ስልክ ቁጥር ይሰጡናል እንድንመዘግብሎት?
እስቲ አስተካክለናል እያለች ነበር እያሉ ነበረ። ምናልባት እንትን እንትን ብሎት ነበር ሂድ አሉ አድርጎት ነበረ።
እሺ፣ ካልሰራ ተመልሼ እደውልሻለሁ። እኔ እሺ፣ ነገም ቢሆን ነገም ቢሆን ይደውሉልን። እሺ፣ አዎ፣ ዘጠና ዘጠና እደውልሻለሁ። ነገም ቢሆን እደውልሻለሁ ወይ ራሱ ደግሞ ሊደውል ይችላል።
እህ ወይ ደውለው ማናገር ከቻሉ እንዲደውሉልን ያድርጉ፣ ወደኛ እንድንመዘግብላቸው።
ይህ ችግር የለውም።
እሺ፣ እናመሰግናለን። መልካም ቀን።